ሄሎ
ልኝ ጉዳይ ነው የደወሉት። ሀና እባላለሁ። ምን ልርዳዎት?
ሰላም ነው እንዴት ነሽ? እንትን ብዬ ነበረ እ ስራ ፈልጌ ነበረ እና ስልካችሁ ጠፍቶኝ ነው ከእናት በዚህ ደውል እሺ ስሞትም አልበል።
ማርታ አለኝ እንትን ፋይል አለኝ እናንተ ጋር ማርታ
እሺ በስልክ ነው የተመዘገቡት?
እ፣ ማ- በምግብና በጽዳት ነገር ነው የተመዘገብኩት እሺ እንገሩኝ ስልክ ቁጥሮችን።
ዜሮ ዘጠኝ አስራ አንድ እሺ
ሰማንያ ሶስት ሰማንያ ሶስት ሀያ ዘጠኝ ዜሮ አንድ
እሺ ማርታ አሰፋ አይደለም?
አዎ
እሺ ስራ እየደረሱት አይደለም?
እ፣ አይ ነበርኩኝ እስከ ዛሬ ሌላ እዛ እናንተ የሰጣችሁ ስራ ላይ ነበርኩኝ። አሁን ነው ሰሞኑን ያቆምኩት።
okay ስራ አቁሞ ነው።
አዎ እሺ ስለዚህ በእርሱ አካባቢ ስራ ጥሪ በሚኖር ሰዓት message SMS አይ፣ እኔ ይደርሱታል።
ጋር- ጋርመንት አካባቢ አልፈልግም። ጀሞ አካባቢ እስከ መከኒሳ ነው የምፈልገው። ጋ- ሰፈሬ ድረስ አል ሰፈሬ አልፈልግም።
እሺ ስለዚህ ጀሞ መከኒሳ አካባቢ ምናምን
እሺ ስለዚህ location ኦችን ቀይርሉታለሁ። እ፣ ወደ የትኛው አካባቢ ልቀይርሉት?
እ፣ ወደ ጀሞ አካባቢም ከሆነ ይሁን። አዎ።
ስለዚህ ወደ ጀሙ አካባቢ ነሱ የስራ ጥሪ እንዲያሸት የሚፈልጉት።
እሺ፣ አዎ። ጀሞ መከ እስከ መከኒሳ ድረስ እሰራለሁ፣ ችግር የለም። ጀሞ መከኒሳ ድረስ እሰራለሁ፣ ችግር የለም። እሺ፣ እሺ ስለዚህ የስራ ጥሪዎች በሚኖሩ ሰዓት እንዳልኩት አጭር የጽሁፍ መልዕክት ይደርሶታል። እሱ ላይ እሺ።
ቀድሞ ከደወሉልን ነው የስራ ጥሪውን ለእርሱ የሚሰጡት።
እሺ፣ እሺ።
እሺ፣ ስለ ደወሉ እናመሰግናለን። መልካም ቀን።
አሜን። እሺ፣ እኔም አመሰግናለሁ። እሺ፣ እሺ፣ ቻው። እሺ